hello ፍቅር ነኝ።
ሰላም ነው ፍቅር?
ወይ ሰላም ነኝ።
አሁን መሰረትን አውርቻት ነበር።
እሺ ምንድን ነው?
እዚህ ጋር የሚያሳየው እኔ ጋር ስምንት ዘጠኝ ከምናምን ዘጠኝ ነጥብ አራት ኪሎ ሜትር ነው የሚያሳየው።
ማን ነው ስምህ?
ያብስራ አሁን አውርቻት ያልተናገርኩሽ ነበር ደውላለች።
ነኝ መሰረት ምንድን ነው እኮ እሺ ተስተካከለ ወይስ እያየችልህ ነው? እሺ በቃ እሺ፣ እሺ ይሁንም ክስ